ሄሎ ጤና ይስጥልኝ ዶክተር ቴዎድሮስ አቅነኝ ባኮት ምንድነዎት?
የፋኖ መረጃ
እ
የፋኖ
ሄሎ
የፋኖ የፋኖ
እ
የፋኖ መረጃ
ይቅርታ አሳስተዋል። የእኔ ጌታ የደወሉት ኦፕነት እንትን ነው።
አሸሽ